ጤና ይስጥልኝ ማስት ዳክተር ምንድራ
ማናሽን ስምሽን?
እኔ ስሜ ነጻነት
ሀይ ነጻነት፣ እንዴት ነሽ?
እግዚአብሔር ይመስገን። ምን ልጋዎች ፋይ ሰዋን ስንት ሰዓት ይገባል ነገር?
አንድ ምስል ላይ ቁጥጥኛች ይሰጣል። ይቅርታ መስመር ላይ ያስጠበቅኩት ነገ ጠዋት አንድ ሰዓት ከስድስት ደቂቃ ነው የሚገባው አዲስ አበባ ከዋሽንግተን ወደ አዲስ አበባ። እሺ፣ ሌላ የምረዳዎት አለ? እሺ፣ ተደወሉ እና አመሰግናለሁ። አመሰግናለሁ።
ማድረግ ማድነቅ ይቻላል።
ምን አሉኝ?
customer service ኦችን ማድነቅ rate ማድረግ ይቻላል ወይ?
አዎ ይቻላል።
እንዴት ነው የምናደርገው?
ኢሜል ልላክሎት?
እሺ እሺ፣ አመሰግናለሁ።